है ना
ጤና
አብሮ ይሰለን ሄሎ ሄሎ፣ አይሰማም? ጤና ይስጥልኝ።
ይሰማል ይሰማል።
ብሩክ ቴክ ሶሉሽን
ነኝ ብሩክ ቴክ ሶሉሽን ነህ?
አ ከዊ- አ ከዊ ፕላስ ሶሉሽን ድርጅት የምትል
ዊ ፕላስ ሄሎ።
ወይ ይሰማል።
አ ዊ ፕላስ ሶሉሽን ድርጅት ዊ ፕላስ ሶሉሽን ድርጅት ነበር መደወልልህ። ከዚህ እሺ።
በፊት ዊ ፕላስ ሶሉሽን ፕሮቫይደር የሚለው አፕሊኬሽናችን ላይ
እም፣ አገልግሎቱን ለመስጠት ተመዝግበው ነበር።
አ አ
እሺ አሁን ላይ አገልግሎት መስጠት ስለጀመርን ኦንላይን ላይ በመሆን ያለምንም ክፍያ ደንበኞችን ማግኘት ስራ መስራት ይችላሉ።
መልካም application ኡ ላይ ነው።
አዎ application ኡ already on ሲሆን እ፣ data ዎትን on በማድረግ notification ይደርሶታል። እ፣ ሰዎች እርስዎን አገልግሎት ማግኘት ሲፈልጉ notification ይደርሶታል። contact አድርገው ስራ ማግኘት ይችላሉ፣ መስራት ይችላሉ።
እሺ እሺ እሺ በተ- በተጨማሪም ደግሞ We Plus Solution user የምትል application አለችን። እሱ ደግሞ የተጠቃሚዎች ነው። እዛ ላይ በመግባት ከአርባ አራት በላይ ሌሎች አገልግሎት ሰጪዎች ተመዝግበዋል። እነሱን አገልግሎት መጠቀም ይችላሉ። ዋነኝነት ደግሞ ታክሲ አገልግሎትም አለ። እሱንም መጠቀም ይችላሉ። ድርጅቶትንም ማየት ይችላሉ። እዛ ላይ profile ኦትን።
እሺ እሺ እሺ፣ እሺ፣ እናመሰግናለን። መልካም ቀን እንሎት።